hello አቤት አቤት
ካሊድ ነው የሚለው ካሊድ አዎ ስልክ እንንገራችሁ ስልክ okay የራሱ ካሊድ አይደለም አይ order እኮ አልተደረገም I think ተደርጓል ብር ብር ከፍለናል አዎ ብር ቆርጦቦታል መቶ ሀምሳ ብር አይደለ አዎ እ ግን order አልተደረገም already ቆርጦቦት pending ላይ እንደያዘው አዎ ስድስት እ ስ- ስድስት በስድስተኛው ቀን ነበር የሚመጣሉት አዎ እና ደግሞ ስም- ስምንት ሰው የሚያስፈልገውን ነው order ያደረጉት። ስለዚህ ምንም አይነት ሰው አልገባበትም።
አዎ የእርስዎን ብቻ ነው የቆረጠው። ቆርጦ pending ላይ ነው ያስቀረው። ብሩን ነው የምንመልስልዎት።
አይ እዘዙልና እ?
ድጋሚ እናንተ ማድረግ አትችሉም እኛ አይደለንም። እርስዎ create አድርገው አሁን እንደ አዲስ order ማድረግ ይችላሉ። ግን ደግሞ ስምንት ሰው መጀመሪያ ያዘጋጁ። አሁንም እንደዚሁ ነው የሚያደርግብዎት።
አ ስምንት ሰው አዎ
እሺ ስምንት ሰው ያስፈልጋል። ይሄኛውን እንመልሳለን። ብሩን መቶ እሺ።
ሀምሳ ብር እሺ ብዛቱ ስንት ስንት ነው መሆን ያለበት የስምንት ሰው
እ፣ ከአምስት ኪሎ በታች አንድ ሰው ከአምስት ኪሎ በታች ነው ማዘዝ የሚችለው ከአምስት ኪሎ በታች እሺ እሺ እሺ፣ መልካም ቀን።
እሺ